ጤና ይስጥልኝ ጉዳይ ልታበሉ ለምን ልርዳሽ?
Hello፣ ጤና ይስጥልኝ።
አብሮችንም ለመመዝገብ ፈልጌ ነበር። ባለሙያ
ስሞትን ማን ልበል
አማኑኤል ዘለቀ
እሺ እድሜዎት ስንት ነው?
ሰላሳ ሁለት
ስልክ ቁጥራዎትን ይንገሩኝ።
ዜሮ ዘጠኝ ሰላሳ ሰላሳ ሰማንያ ስድስት ሀምሳ ስድስት ሰማንያ ስድስት ሀምሳ ስድስት ሀያ ሰባት ሀያ ሰባት እሺ የት አካባቢ ነው የሚኖሩት?
ሾላ መገናኛ ሾላ
ምንድን ነው የሚሰሩት ስራ?
የኤሌክትሪክ ስራና machinery oven፣ stove፣ የ juice ኦች እና የኤሌክትሪክ ዝርጋታና ጥገና።
Oven stove እና electrician።
አዎ፣
እሺ ሌላ አለ ከዚህ ውጭ?
ከዚህ ውጭ የለም።
እሺ ስለ ጉዳይ መረጃ ከየት ነው የሰሙት?
ከጓደኛዬ ጓደኛ ጓደኛ። እሺ ሙሉ መረጃውን ወስጃለሁ። ነገር ግን አንድ ቀን ቢሮአችን ወ- መጥተው orientation መውሰድ ስላለበት ቀጠሮ ለማስያዝ እንደውልዎታለን።
በጣም ጥሩ።
እሺ በተጨማሪም የተለያዩ ስራዎችን በቴሌግራም channel ኣችን post ስለምናደርግ ቻላኑን ቻላኑን እንዲቀላቀሉ የቴሌግራም link እልክልዎታለሁ። ይቀላቀላሉ። ቴሌግራም ይጠቀማሉ አይደለ?
አዎ፣ አዎ።
እሺ አሁን በ text እልክልዎታለሁ። link ኡን መቀላቀል ይችላሉ። የቴሌግራም ቻናላችን እሺ፣ መልካም ቀን።
እሺ አሁን ቀን ደርስ